እየተዘጋጀሁ እኮ ነው የዛኑ ጊዜ
ፌዴሬሽን ምክትል አፈ ጉባኤ ቢሮ ነው እንዴ?
ነው።
እርግጠኛ ነሽ?
አቤት የኔ እመቤት የምንፈልገው ደወዱ እ፣ ወደ ደህና ነሽ?
ገደ- ወደ ገደለ ደህና ኖት? ሸፋፋ።
ታዴን እኮ ጠይቄው ነበረ የአፕሉን ማለት ነው።
እ፣ እኔ ጽፍ ያለው ነው የሚለው ታዴ።
በቃ እሺ።
ለምን እንዲያውም እኔ ምንትን ሲያረቀው እንደዚህ ባረገው ምናምን ብሎ ጠይቆኝ ነበረ።
እህ፣ መዝገብ ቤቶች ጠይቀሻል?
እስኪ ጠይቂያቸው ካልሆነ እዚህ ቀሪው ላይ ስላስመራው ይሄን ይዘሽ ትሄጂና እንደገና ወይ ጻፍኩት በያቸው አይሻልም?
እኮ ኢብራሂም ወይ የት አለ?
ጠፍቶ ይሆን ኢብራሂም ላይ አስመ- ኢብራሂምን ስጠይቀው እኔ ለታዴ መምራት ትዝ ይለኛል።
አዎ እኔም እኮ ታዴን እኔ በትናንት መሽለታ ማክሰኞ ዕለት ታዴን ስጠይቀው አረ ጽፍ ያለው አለ ታዴ።
ታዲያ ምን ሆኖ ነው?
እኔ ምን እስኪ አውቄ?
ነገ እኔ ጋር ደውይ።
አረ እኔ ከነሱ ጋር እነሱ እንትን ካሉ ጠይቂያቸው እስቲ አንቺ ገነት እንደውለሽ።
አትደውይም አንቺ?
አይ
ቻው በይ።